የጎዳና ሰብሎችህን ሰብስባቸው የትም ወድቀው የረገፉ የረሃብ የበላቸው የነገዋን ኢትዮጵያ ተረካቢ ልጆች ናቸው። የሎቤ አምላክን አድሏዊ ሆነህ ፊትህን ያዞርክባቸው ጨቅላዎች በአምሳልህ የተቀረጹ የራስህ ፍጡራን ናቸው። ልጆችህ በጎማ ጢስ ተለብልበው ጋዜጣ ለብሰው ያድራሉ። ተርበው ቤንዚን በመሳብ ተቃጥለው በአፍላነታቸው ያራሉ። ጸጋህን አብዛላቸው በምህረት ቃኛቸው ቸር አምላክ አስታውሳቸው። ለቅሶም ሳቅም በውስጣቸው ደርቆባቸው የቤተሰብ ፍቅር ጸጋ ተነፍጓቸው የቆሻሻ በርሚል ቧጠው ጠርገው ልሰው የትቦድቀው አለት ድንጋይ ተንተርሰው የጎማ ጢስ ባልበላ እንጀት የበላቸው ጥቁር አበባዎችህን አትርሳቸው። የመንገድ ዳር አበባዎች የሰው ፍጡር እየረሳቸው አምላኬ ሆይ የጎዳና ተክሎችህን ሰብስባቸው የትም ወድቀው የረገፉ የረሃብ የበላቸው የነገዋን ኢትዮጵያ ተረካቢ ልጆች ናቸው። አቤቱ ፍቅርህን ጸጋህን ሲሹ በችግር አለንጋ ማጠን ተሰደው ተስፋቸው ደርቆ ጨልሞ አለኝታ ደራሽ ሰዋተ ተንቀው ሳያጡ ያጡ ልጆች ሰው አገር ገኖ ስማቸው አምላኮይ መጠሪያ ማደሪያ ጎጆ ከላይ ዋሻ ሁናቸው ለምነው ነፈግናቸው ሲጠቁ ሸሽናቸው ጌታ ሆይ ቅረባቸው ግን የሚሉት ምንም አተው የናወዙ የተራቡ የተጠሙ የታረዙ የጎዳና ጥቁር ሰብል ተክሎችህን ሰብስባቸው ላክላቸው ምረትህን ማናላቸው ካንተ ሌላ ማን ይርዳቸው ተስፋተዋል የሰው ፍቅር ተነፍጓቸው